ጤናስ ብሌን ቤት ቤት ይቆራ ነኝ ባካውም ልርዳው ሄሎ
ሄሎ፣ አቤት አቤት
በቴሌ ብር ላይ አሳልፈን ብሩ አልገባ አለን እም፣ ይሄን የቤት ቤት ቁጥር አሁን የደወልክበት እ?
አሁን አዎ።
የደወልክበት ስልክ ነው። ስንት ብር ነበር?
አ አንድ ሺህ ብር አንድ ሺህ ብር።
አ እሺ መስመር ላይ ጠብቀኝ አንዴ። ሄሎ
ወደ በ voucher ነው ከወጣው አንድ ሺህ ብር አባ ወደ ቴሌ ብር አይደለም የሚላከው። በ voucher ማለት በ voucher method ነው የተጠቀምከው እና ኮድ ነው የሚሰጥህ እንጂ ወደ ቴሌ ብር አይደለም የሚገባልህ። አቅራቢያህ ላይ የ Best Bet ሱቅ አለ?
እ?
የ Best Bet ሱቅ አለ አቅራቢያህ ላይ አ አለ?
አ በቃ ኮዱን ይዘህ ሂድና እዛ ይሰጡሃል ብር። እሺ እዛ ነው ኮዱን ይሰጡ። ኮዱ እንዴት ማግኘት እንዳለበት ታውቃለህ?
አላውቀውም።
account history የሚለው ላይ ትገባና
account ቁጥሩ አዎ እዛ ላይ ስትገባ voucher history የሚል አለ።
ሶት ከዛ voucher history ላይ እሱ ልክ እሱን ስትከፍተው ቀንና እንትን አስገባ ይልሃል።
እ ቀንና እ፣ የእንትን voucher ነው ያወጣህበትን ቀን ማለት ነው።
እ ከዛ እሱን በሰላሳ ታደርገዋለህ። እሺ ቀን ሰላሳ አስራ አንደኛ ወር ሁለት ሺ ሀያ ሶስት ሁለቱም ላይ እሱን ታስገባና search ስታደርገው ኮድ ይሰጥሃል። ኮዱ እ፣ እንዴት መሰለክ በዘጠኝ ይጀምርና በአራት ያልቃል።
ዘጠኝ ጀምርና በዘጠኝ ይጀምርና በአራት ያልቃል። ኮዱ እሱ ነው እና እሱን ኮድ ይዘህ ሱቅ ላይ ሄደክ ኮዱን ስትሰጣቸው ብር ይሰጡሃል እና እዛ መቀበል ትችላለህ። እሺ እሺ፣ እሺ። እናመሰግናለን። መልካም ቀን